ሄሎ ሄሎ አቤት ሰላም ወዬ ይሰማል?
ሰላም ነው ሰላም እግዚአብሔር ይመስገን።
አለን ሽንኩርት order አድርገን ነበርና እሺ አንደኛ አልመጣልንም ሁለተኛ ደግሞ ተጨማሪ ብር ቆርጦብናል delivery ምናምን መቶ ሀምሳ ብር ነው ምናምን okay እሺ ስልክ ተሳስተን ነው ንገሩኝ መሰለኝ ለዘጠኝ አስራ አንድ ዘጠኝ አስራ አንድ ይመለስልሻል ተብዬ ነበር ትላንት ግን አልተመለሰም ዘጠኝ አስራ አንድ ሀምሳ አንድ ሀምሳ አንድ
ዘጠና ሰባት ዜሮ
አስራ ዜሮ ላይ መቅደም የሚለው አዎ መቅደስ
ምን ላይ ነበር? ይቅርታ ምን ፕሮዳክት ነበር?
ሽንኩ-
አሪፍ ሽንኩርቱም ሲሆኑበት አልመጣልንም ከትላንት
አድሚን ሲሆኑበት አርባ ሁለት ኪሎ ነው
እ እኔ እንጃ ስንት ናገዙ ሌሎቹ አቅም የእርሱ ሀያ አስር ይሆናል ሰባት እ?
እርሱ አስር ኪሎ ያዘ
ሀያ ሰባት ኪሎ አይ በኒ አይደለም በ- በአንቺ አዲስ በሚል ነው የታዘዘው okay በአንቺ አዲስ አበባ አዎ አዎ ይሄኛው ሙሉ መቶ ሀምሳ መቶ ሀምሳ ብሩ ለሶስታችሁ የሚመለሳል ነው የተባለው
አዎ የ delivery- ለሁለት መልሶላቸዋል አዎ አዎ የኔ ነው ያልተመለሰው
የመቅደስ አልተመለሰም አዎ የእነሱ ገብቶላቸው እሺ ቴሌብር ይጠቀማሉ አይደል በዚህ
እ?
ቴሌብር ይጠቀማሉ አዎ በዚህ ቁጥር አዎ ይሰራል አዎ፣ ይሰራል አዎ።
አይደል እሺ እሺ እሱን check አዎ፣ ይሰራል።
አስተላልፍለታለሁ እሺ ኩራቱ ዛሬ አልመጣም ያኛል አልመጣም አዎ ትናንት ነበር መምጣት የነበረው ተሳስቶ ሰባት ኪሎ ብቻ ይዘው መጥተው ጥ- መልነዋል ሀያ ሰባት ኪሎ ነው ብለን okay ከዛ complain አቅርባችሁ ነበር እዚህ ደውላችሁ
አዎ አቅርበን ነበር እሺ እሺ መልሼ እደውልልዎታለሁ እሺ አንዴ ይቅርታ እሺ እሺ